ሰላም ጤና ይስጥልኝ ቤስት ቤስ ከዳር ነኝ እባክዎ ምን ልርዳዎት?
ሰላም እንዴት ነሽ?
አለሁ እግዚአብሔር ይመስገን።
ጄሪ ትኖራለች?
ጄሪ ያለች ማን ልበል?
ያገናኝ ሄኖክ ይፈልግሻል በያት እስኪ።
ሄኖክ እ ሄኖክ ከየት ነው ይቅርታ፣
ሄኖክ ከዲማ
ሄኖክ ዲማ። እሺ ጄ ጄ ሄኖክ ዲማ ሊያወራሽ መጣ። ጄሪ ነው አለ
ጄሪ። hello አቤት እንዴት አደርሽ?
አለን። ሰላም ነው አለሁ ሄኖክ ነኝ ጄሪ።
አለን። እና እንዴት ነክ?
አለሁልሽ።
አለን።
እ፣ ይኸው እንግዲህ ስራ ከሰራ ዛሬ ሶስተኛ ቀናችን ነው።
የት?
ሄኖክ ሁለት እሺ ምን ሆኖ?
ባለፈው አ okay። የ display ኡ አ እኮ ግራፊክስ install አስደረጋችሁልህ?
for አይ format ተደረገና እ update ይደረግ አይደል የተባለው እ እ ከእንትና ጋር ተነጋግሬ ነበር። እንደዛ አስደርገን እንትን ብለን ነበረ። ትናንትና ብሩክ ለመጫን ሞክሮ ነበረ።
እህ
ኬኖ መጣና ከዛ AnyDesk ስንጭን AnyDesk እምቢ አለን። ወደ- በ PC አድርገን ነበረ እንትን ያልነው።
እሺ
አሁን AnyDesk ልኬልሻለሁ ቲቪ ላይ እንትን አድርጌ
እንሞክሮ አሁን
በቃ መጫን ብቻ ነው ጄሪ።
አዎ።
ትናንት ብሩክ ጭኖታል። እስቲ አንድ ገብተሽ check አድርጊ እስቲ።
እሺ።
እዛ ቁጭ ብለን ያለው ነው ጄሪ። ስራ ከፈተን ቆይተናል እንግዲህ።
አ ገብቶኛል። እሺ ልየውና እሺ ልንገርክ።
እሺ፣ ይኸው እዛው ነኝ እኔ። እሺ እሺ፣ እሺ